ይስጥልን። ቤት ረዴት ነው የምንረዳው?
ማህበረሰብ ስጥልን እንትኑ ብር ካፍስ አድርጌው አልገባልኝ።
እሺ፣ አሁን የደወልክበት ነው የቤት ቤት ቁጥር?
አዎ
ስንት ብር ነው?
ስምም ሰባት መቶ ብር ነው። ሁለት ሶስት ነው ደጋግሜ የሞከርኩት እና ስምንት መቶ እና ሰባት መቶ እሺ ሄሎ ወይ እ በ voucher ነው withdraw ያደረከው? ሰባት መቶ ብር ነው ሰባት መቶ ብር ነው ዊዝዶ ያደረከው። እሱንም ያደረከው በ voucher ነው።
በተርስ
የቤስት ቤት ሱቅ ላይ ነው ሄደ መቀበል የምችለው።
እንትን ምት እንትን ማለታቸው የሉኝ አንቺ ምን የት- እነዛን አላገኛችሁማ የሉም። እዚህ ቮቸር ደግሞ ኮዱን ገ- እም፣
እ መመለስ ትችላለህ።
ማ- መልስልኝ በለብ አ እንዴት? ከዛ ግን ማውጣት አትችልም። ተጫውተህ ነው የምታወጣው።
መልስልኝ።
እሺ፣ እንዴት እንደሚመለስ ወይ ቴሌግራም ላይ hi በለኝና ላሳይ። አንተ ነህ መመለስ የምችለው።
hi ቴሌግራም ላይ አዎ